hello ቤዛ ጥላሁን ነኝ።
ምን በለኝ።
እንዴት ነሽ?
አለን አለን። የቢሮ ስልክ ነው
አዎ፣ ቢሮ ስልክ እኮ በቃ አስገባሁና አስገባክ። በቃ
አይሻልም?
አይ ጥሩ ነው።
እንዲህ ነው እባክህ፣ በዚህ በዋይፋይ የሚሰራው ባለፈ እዛ ያስከፍቱ አይደለ ቢሮ ላይ
okay።
በሱ ነው።
አ፣ እና ስለ እንትን አልሄድክም እንዴ ስራ?
አልሄድም አልኩሽ አይደል?
አረካው እንዴ እውነት። እኔማ ከማርካቸው ከማርካቸው ብዬ ነው።
ኧረ
አይ ጥሩ አ፣ ሰላም ነው።
አለን።
እኔ የምልሽ እንትን እኮ እያስቸገረኝ እባክሽ፣ ሲቢ ብር በቃ አልቻልኩትም።
እሺ
ምን ላድርግ አሁን? ውሃ ውሃ ለመክፈል check ማድረግ ፈልጌ
እ
እስኪ check አድርግልኝ።
እሺ ቁጥሩን ለክ- ላክልኛ።
አ፣ text አድርግልሽ። አ?
አዎ text አድርግልኝ።
እሺ እንትን ካለ አልፎም ከሆነ transfer ላድርግልሽ እና ላስቸግርሽ
ችግር የለውም። አልፎ ማለት
ማለት በቅርቡ ይከፈል አይከፈል አላውቅም።
እ፣ እሺ ችግር የለውም። መጀመሪያ ላየውና ነው።
እሺ፣ ያው ልልክልሽ።
እሺ
አትዝጊው
እ
አትዝጊው፣ አይቆጥርም እና ነፃ መስመር ነው እንዴ?
አዎ አዎ
በቃ text አድርገውና እንትን ልበል።
አዎ፣ ስራ ከያዝሽ እሺ እሺ እሺ ቲማቲም ትንሽ ይደረግ